ነገር ጉዳይ ለቁም ነገር ጉዳይ ጎረቤት ወዳት ምን እንግዳ ተቀባይ የናገራችንን ክፉ ሚያስባትን ክፉ ሚያስባትን ቆራጥነን ልጆቿን አንወድም ጥቃትን አንወድም ጥቃትን ደጋ ወይና ደጋ ጋራው ሸንተረሪሽ ወንዝና ፏፏቴው ተስማሚው አየሬሽ የተፈጥሮ ሹበት እያስጎምጃቸው አንቺን የሚመኙ በጣም ብዙ ናቸው። ለበጎ ከሆነ ለቁም ነገር ጉዳይ ለቁም ነገር ጉዳይ ጎረቤት ወዳድነን እንግዳ ተቀባይ የናገራችንን ክፉ ሚያስባትን ክፉ ሚያስባትን ቆራጥነን ልጆቿን አንወድም ጥቃትን አንወድም ጥቃትን በአባቶቻችን ደም የተረከብንሽን እናት አገራችን የምንወድሽን ለጅብ ይሁን እንጂ ላሞራ ስጋችን አንቺ አትደፈሪም ይፈሳል ደማችን ያንቺን ክፉ ሐሳቢ በአንድነት ለመፍጀት በአንድነት ለመፍጀት አለን ልዩ ስሜት የሚወጣ ካንጀት ተከብረሽ የኖርሽው በአባቶቻችን ደም በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም የደፈረሽው ደም ተከብረሽ የኖርሽው በአባቶቻችን ደም በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም የደፈረሽው ደም ተከብረሽ የኖርሽው በአባቶቻችን ደም በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም የደፈረሽው ደም ወደ መጡበት ወደ አገራቸው ወደ መጡበት ወደ አገራቸው አሻፈረን አልዳኝ ባይ በየጎራው ላይ ደሞ ሚገለሌሊ ደሞ ሚገለሌ ደሞ ሚገለሌኒ ደሞ ሚገለሌ ተው ግፋ ግፋ ግፋ ተራመድ ተው ግፋ ግፋን ግፋ ተራመድ ኢና ለይቷል ወዳጅ ከዘመድ ኢና ለይቷል ወዳጅ ከዘመድ አሻፈረን አልዳኝ ባይ በየጎራው ላይ የደፈረሽው ደም የደፈረሽው ደም ተከብረሽ የኖርሽው በአባቶቻችን ደም በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም የደፈረሽው ደም ተከብረሽ የኖርሽው በአባቶቻችን ደም በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም የደፈረሽው ደም ተከብረሽ የኖርሽው በአባቶቻችን ደም በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም የደፈረሽው